ነግረው ጤና ይስጥልኝ። ሰላም አደር ሰላም ነው አለን። እግዚአብሔር ይመስገን።
እ ማሽን ትናንትና አስገብተን ነበር። ማሽን ክል ነው አዎ
ትናንት አስገብተን ነበር እና እ memory አልቆ ነው ምናምን ተብለን እንደመጣ እንደውላለን፣ ግን ትንሽ ሊቆይ ይችላል ተብለን summary እ አውጭላት ምናምን ብላ ከዛ የሆነ ፎርም ስንሞላ ተረሳ ማለት ነው እና አደር አስገባሽ ማሽን
አዎ ማለት ያው memory እስከሚመጣ እናንተ ጋር አይደል የሚቀመጠው?
እኮ ምንድን ነው summary summary
እኮ መተሽ ጠይቂያቸው። የምትፈልጊውን summary ጠይቂያቸው።
እ ስልኳን እና ይሰጡሻል አይደለ ወረቀት አ አ እሱን ይዘሽ ነይና summary ውን የምትፈልጊውን ጻፊና summary መተሽ መውሰድ ትችያለሽ።
እና አይ ስልኳ የእነሱ ስልክ እ፣ እንትን አይልም ስልሳ ስልሳ ሁለት ዜሮ ስልሳ ሰባት የሚለው ይጠራል፣ አያነሱትም
ዜሮ
ዜሮ ዘጠኝ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት ይነሳል፣ ይጠራል።
ይጠራል፣ አይነሳም፣ አያነሱትም። ይህን ስልክ ነበር የሰጠችን
እሺ እኮ ወይም ትነግሪያታለሽ እኮ ደውይላቸው። እሺ ማለት እ፣ እሺ እሺ